love.
ሄሎ ጤና ይስጥልኝ።
አብረሽ ሰላም ኔክስት ባርና ላውንች ነው።
አ ካሸር እሺ አዎ ደውለውልን ነበር። ከሪፍቴንም ደውለው አ አ
እሺ እ ዋሌቱ እየሰራሉት ያልሆነው ካርድ ስላለቀቦት ነው። እኛ እንሞላሉታለን ብለን ማሳወቅ ነበር።
ኦኬ
ለዛ ነው ይቅርታ፣ በእኛ በኩል ታዲያ ይሄን እንሞላለን።
ነገር- settlement ኡን ጉዳይ እ እ።
ያው ሀያ አራት ሰዓት ስለሚወስድ ነው። receipt ውስጥ ከተቆረጠ ድረስ ምንም ችግር የለውም።
ኦኬ ያው ብዙ እንዴት- ማሽን ሲሆን ቆይቶ አይደለም የሚቆርጥባቸው ከ customer ኦቹ አ፣ ለእነሱ notification እስከሚደርሳቸው እስከ ሳምንትም ሊወስድ ይችላል። ግን በእኛ በኩል ካስፈለገም እንልክሎታለን settlement receipt
እ፣ እኮ አሁን እንዴት መሰለህ ብሩ ትልቅ ስለሆነ ቢያንስ ልክ ነው።
ከ- መድረሱን አረጋግጭልን ብለን ነው።
ልክ መድረሱን እንኳን እናንተ ጋር መድረሱን እ፣ እናንተ ጋር አይ።
መድረሱን ብቻ ያችን በእኛ በኩል check አድርገን እናሳውቁታለን።
እኮ እኔ አይውል ብዬ ነው እኔ ያሰብኩት።
አዎ፣ ከዛ- ደንበኛችን- ከደረሰ እንኳን ይኸውልሽ ደረሰ እናንተ ጋራ ወደ እኛ account ማስገባቱ ላይ ቢቆይም ችግር የለውም። ግን መድረሱን ብቻ ብታረጋግጭልን።
transaction ኡ successful እንደሆነ ያሳዩታል አይደለ?
አዎ ትኬት ደረሰ አውጥተን ሰጠነዋል። ግን አዎ፣ message እዛውም ላይ አልደረሰውም settle ም ተብሎ- እ፣ ካደረጉት ያው ሴት ሰክሰስፉል አድርገናል።
ነው ወዲያው ወዲያው እ?
ደንበኛችን በእኛ በኩልም check እናደርግሎታለን። ግን መድረሷን ይሄን- ብቻ ብታረጋግጭልን ደስ ይለናል። እናንተ ጋር transaction የሚያሳይ ማለት ነው። እ? hello hello አይሰማትም አይሰማትም ደንበኛችን እ፣ ትን- አሁን አሁን ይሰማኛል።
እሺ check አድርገን እናሳውቆታለን።
እሺ እሺ እሺ ለእርሶም ግን ምንም የሚያሰጋ ነገር የለትም ለማለት ነው።
እሺ thank you እሺ እሺ፣ እሺ፣ መልካም ቀን ይሁንልዎት።